ጤና ይስጥልኝ። hello ቤተሰለም ነኝ። ባኮት ምን አይነት ጉዞ መረጃ ልስጥዎት?
የዱባዩ አሁን የነገርሽ
እናት ቲኬት ዋጋ አስራ ዘጠኝ ሺ ስድስት መቶ ሰባ ብር ነው።
okay እ፣ ምናልባት ወደ Christmas ስትጠጋ ሊጨምር ይችላል። average አብዛኛው ስንት ያህል ነው የሚቆረጠው?
እ፣ አይ አሁን ቀድመው ከቆረጡ እንደ ይቀንሳል። ወደ መቼ?
እየተ- እየተጠጉ ከሆነ ቆርጦት እንትን ይላል የ- ይጨምራል ዋጋው።
okay ስለዚህ ቀደም ብለው ቢቆርጡ ይሻላል።
እሺ፣ እኔ እናት አመሰግናለሁ።
እሺ ሄሎ ቪዛ ስለ ደወሉልን እናመሰግናለን። መልካም ቀን ደንበኛችን